ባላንስ አብረሽ ጥልና የነበረን ስላክልን ምግቡ ኦኬ ማን የት ነበር?
ሞቢል አቦ ከሰመኔ ማለት ነው። ሞቢል ኳስ ላይ ባላንስ ጨርሰናል ብዬ ደውዬ ነበር።
እንትን ባላንስ አልኩ የፋይናንስ ደውያ ፋይናንስ ኦኬ፣ ፋይናንስ ፋይናንስ አይገባማ አይገባማ።
ዛሬ አዎ።
አይገባማ።
አዎ።
ታዲያ ነገ ወይ ይገባላ ነገ እንትን እንዴ ዛሬ ታል ዛሬ አይሰራም።
እኮ ፋይናንሶች የሉማ ምንም ማድረግ አንችልም እኮ እኛ።
እስቲ እሺ እሺ